Hello ጤና ይስጥልኝ። ከቤት ቤት ነበር የምደውልልዎት።
እሺ ወደ ቤት ቤት account ዎ ነው ተመልሷል። እሺ አዎ
ወደ ቤት ቤት account ዎ ተመልሷል። እየቀናነሱ አውጡት ድጋሜ አሁን ወደ አንካውት ያልገባ አለኝ እኮ ምን ነው
withdrawable balance ላይ አለ ቤት ቤት account ዎ ላይ ስለዚህ አዎ፣ ማውጣት ምን- ይችላል እ እሺ ገባል ይገባልኛል አሁን አሁን አሁን ገብቷል account ውስጥ ገብቷል ቤት ቤት account ውስጥ አለ ወደ ቴሌብርም ከሆነ የሚፈልጉት ወደ ፈለጉት ላኩት መላክ እችላለሁ ወደ ቴሌብር ወደ ቴሌብር ላኩት አዎ የቴሌግር የቴሌብር connection እየሰራ ከሆነ ወደዛ መላክ ይችላል እሺ አሁን ልካለሁ እሺ በል እሺ መልካም ቀን እናመሰግናለን እሺ